እንደወራጅ ውሃ ለመውደድሽ ፈሰሳለ ፈሰሳለ እንደ ጅረት ውሃ ፈሰሳለ ልቤስ እንደ ውሃ እንደ ወራጅ ውሃ ለመውደድሽ ፈሰሳለ ፈሰሳለ እንደ ጅረት ውሃ ፈሰሳለ ባፈጣጠርሽ ብዝታንኮሽ በልቤ ይዤን እያመለኩሽ አይንሽ የማነው ልብን ይወስዳል ማን በዚህ ገብቶ ያንፈራረዳል እንደ መድመታት ይለመዳል ላንቺ ማሰቤን እንደማልታከት አረማመዴን አርጌው መለከት በእምቢልታ ወጥቶ ቆንጆ ቢሰለፍ ክሬን አስራለሁ ላንቺው ለማለት መውደዴ በርቶ ነው ህመሜ ጽኖ ነው የኔ ዓለም ሰበቦም ባንቺው ነው መውደዴ በርቶ ነው ህመሜ ጽኖ ነው የኔ ዓለም ሰበቦም ባንቺው ነው ልቤስ እንደው እንደ ወራጅ ውሃ ለመውደድሽ ፈሰሳለ ፈሰሳለ እንደ ጅረት ውሃ ፈሰሳለ ልቤስ እንደ ውሃ እንደ ወራጅ ውሃ ለመውደድሽ ፈሰሳለ ፈሰሳለ እንደ ጅረት ውሃ ፈሰሳለ ያሳባካሄድ የሄድኩልሽ ልቤን በረከት አደረግኩልሽ ማፍቀር ደሃነው የት ይደበቃል ወዶ ያየ ሰው ሁሉንም ያውቃል የኔ ያለ ፍቅር ልቤ ሰርቃል ፍቅርሽ በላይ ቦታ ሲመራ ማሳውን ሲያደርገኝ በሀሳብ አዝመራ እንደ ፏፏቴው እንደ ጅረቱ ልቤ እስኪሰማው ፈሶ መቅረቱ ጎዳቶን ገድ የለም ናፍቆቶን ገድ የለም የኔ ዓለም በፍቅር ቂም የለም ጎዳቶን ገድ የለም ናፍቆቶን ገድ የለም የኔ ዓለም በፍቅር ቂም የለም ልቤስ እንደ ውሃ እንደ ወራጅ ውሃ ለመውደድሽ ፈሰሳለ ፈሰሳለ እንደ ጅረት ውሃ ፈሰሳለ ልቤስ እንደ ውሃ እንደ ወራጅ ውሃ ለመውደድሽ ፈሰሳለ ፈሰሳለ እንደ ጅረት ውሃ ፈሰሳለ ባፈጣጠርሽ ብትታንኮሽ በልብሽን ያመለሽ አይንሽ ሌባ ነው ልብን ይወስዳል ማን በዚህ ገብቶ ያንፈራርዳል እንደ መድመታት የለመዳል ላንቺ ማሰቤን እንደማታከት አረማመዴን አርገው መለከት በእምቢልታ ወጥቶ ቆንጆ ቢሰለፍ ክሬን አስራለሁ ላንቺው ልማለት መውደዴ በርቶ ነው ህመሜ ጽዶ ነው የኔ ዓለም ሰበቦም ባንቺው ነው መውደዴ በርቶ ነው ህመሜ ጽኖ ነው የኔ ዓለም ሰበቦም ባንቺው ነው መውደዴ ብርቱ ነው ህመሜ ጥሎ ነው የኔ ዓለም ሰበቡም ባንቺው ነው መውደ መውደዴ ብርቱ ሆነው ህመሜ ጽኑ ሆነው የኔ ዓለም ሰበቦም ባንቺው ነው የኔ ዓለም ሰበቦም ባንቺው ነው የኔ ዓለም ሰው እንዳይሆን የለም ዓለሜ ናችሁ ነሽ ቦሜ ልውቀስሽ ማዘን ቢመለስሽ የኔ ዓለም ያን ሁልኩልሽ የለም የኔ ዓለም ሰው እንዳይሆን የለም የኔ ዓለም ሰው